ሰላም ጤና ይስጥልኝ። ቤት ላይ ሄሎ ሰላም system ይሰራ አይደለም እንዴ? ከዛ አርባን ሰፋ ልሶፍ አስራ ማለት እያለችኝ ነው።
አይ ይሰራል። አረ refresh ምናምን እያደረገች ተሞክረው እ አይ refresh እያደረገች ከነጭራሹ ከነጭራሹ አልከፍ ያለኝ ነው የምትለኝ።
ምንድን ነው የሚላት? ቴሌግራም ላይ screenshot አድርጋ ትላክልን።
እ ኮምፒውተሩ ኮምፒውተሩ እስቲ ቆይ እስቲ ምን እያላት እንደሆነ ታንሳውና ትላክልን
እስቲ ቆይ እሺ ሌላ ሌላ በምን በእንትን በዛ በ በቴሌግራም። አዎ በቴሌግራማችን ትላክልን።
እሺ እሺ ናት።